ሄሎ ጤና ይስጥልኝ። ቃል ኪዳን ከቤስት ቤት ምን ልርዳው?
ሄሎ ሄሎ ቤስት ቤት ነው ምን ልርዳው?
አለማኑር ተዋንካ ስለጅት ደሪ
ምን አሉ?
ሀረያ ነው ዝም ብዬ እሺ፣ ቴሌግራም ላይ ጻፉልን። እሺ
ተሳሳች
ምን ምን አሉ?
ምናምን አንተ ፈሪያ ፈሪያ አለ ኦሮምኛ ይችላሉ?
ኦሮምኛ ነው።
እሺ አንዴ ይጠብቁኝ።
ሌላው ጤና ይስጥልኝ ቤስት ቤት ሌላው ሄሎ ሄሎ አቤት አቤት
ምን ፈሪያ ከናከ ልቄ ፉዱ ናጎድ እ
ከ ልቄ ፉዱ ናጎድ ሸቂያ ነው ደጎንጉርቴ ጅርታ እሺ
ኤስ ኤስ ተዩ ለኮንሶኒ ናከ ነዩ ሰገል ሰገል አፉ ድረት ይደወል
አይ አይ እሺ